ኢንቨስትሬት ረዴት ነኝ ምን ልርዳ?
አይ ገንዘብ ከቴሌ ብር ወደ ላይ ለማውጣት እምቢ አለኝ።
ከቴሌ ብር ዲፖዚት ልታርስ ልታደርግ ነው?
አዎ እምቢ አለኝ።
እ
አዎ ላደርግ እምቢ አለኝ። አሁን በቻፓ አድርጌው እሺ
አማውንት ምናምን ብሎ አስር ሺህ ምናምን ያሳያል። ስሞል አማውንት ምናምን ይላል።
እ ከሀያ ብር ጀምሮ ነው ዊዝዶ ማድረግ የሚቻለው።
አዎ አሁን ደህና አደረኩኝ እኮ አንድ ሺህ ብርም ሳደርግ እምቢ